Hello, Danish Language Service, ne?
hello hello አይሰማም?
ሰላም ነው?
ሰላም ነው።
እግዚአብሔር ይመስገን።
እንትን confirm አስደርጌ ነበረ፣ ግን እስካሁን አልገባም ብሩ።
አዎ process ላይ ነው ይገባል አልሽኝ። ትንሽ ጠብቀው አባ ኧረ በጣም ብዙ ሰዓት ቆየ። ወደ አራት ሰዓት አምስት ሰዓት ሰባን አይ ያንተ ብቻ አይደለም የብዙ ሰው ነው። እሺ
okay። እና እሺ እንትን ውስጥ enable የሚል እንትን ነበር።
ምን hello ማድረግ enable አለኝ።
ምን ስታረግ depo እንትን withdraw
እኮ ምን ስታረግ ነው እንደዛ ያለ?
ብር withdraw ላደርግ ላው ወጪ ላደርግ ስል enable ይላል። enable ብሎ ይሆናል።
እስቲ እሺ እናየዋለን። እሺ እንደዚህ እስካሁን አይደለም። ብር አለው አይደለ? ግን አዎ ብርማ አለው። አዎ ግን ደውዬላት ነበረ።
አድርገህ deposit አድርገህም ወዲያው withdraw ለማድረግ አልሞከርከውም ነው
አ፣ ማለት ወ- አሁን deposit እንዳደረግ ወዲያው እንትን ማለት አችልም፣ withdraw ማድረግ አችልም ወንድሜ።
እሱማ አይ እንትና አሁን ቅድም ደውዬላት ነበረ እና አዎ እንትን ደረጃውን ከፍ ለማድረግ የግዴታ ከፍ ማ- ለማድረግ ፈልጎ ነው አለች። upgrade ነው አለች።
በቃ ስለዚህ ትንሽ ጠብቀው እሺ።
አሁንም ልጠብቀው አዎ አዎ
እሺ።